ጤናስጥልኝ ሰላም ጤና ይስጥልኝ።
ሰላም ሁሉ ይትመሻለሁ ይመስገን።
አለ አንተ ሰላም ሰጥቶ ነው ስልክሽ?
ሜሞሪ የለም። እሺ አንዴ ማየ መሰል ላይ ጠብቂኝ። እሺ ቃልዬ የለውም ሜሞሪ የለም ልበለው አይደል?
እ?
የዚህ ክፍያ ወይዬማ። እሺ አንቺ ምን ነበረ እናት?
እ፣ የእኔን እንትን ፈልጌ ነው ክፍያ ፈጽሚ ተብዬ ነበር ሀምሳ ዘጠኝ ሺ አምስት መቶ ነው ስንት አምስት ሺህ ከፍሪጅስተር ማለት ነው ሀምሳ ዘጠኝ ሺ አምስት መቶ ሀምሳ ዘጠኝ ሺ አምስት መቶ
በቃ እሺ ሂድሽ
ፕሮፎርማ ፈልጌ እ?
በቴሌግራም ትልኪልኛለሽ ፕሮፎርማ አዎ። እሺ እ፣ ቼክ ለማዘጋጀት ሂድ እ
ቼክ ላዘጋጅላችሁ ብዬ እሺ እ፣ ፕሮፎርማ ፈልጌ ስማችሁ ጤናችሁ ምናምን ፈልጌ
አይ ሌላ ቀን እስቲ አያይዘተሽ እ
አይሰማም ማማ ወይዬ እ፣ ፕሮፎርማ ይሰማኛል።
ትልኪልኛለሽ?
ፕሮፎርማ እ፣
እኮ ስንት አለሽ ማሽኑን ሰውየው ሀምሳ ዘጠኝ ሺ አምስት መቶ እኮ ፕሮፎርማ ነው። እሺ እነግርልሻለሁ።
ላኪልኝ።
እሺ ላኪልኝ ቴሌግራም ላይ በቴሌግራም።
እንዲልክልሽ እሺ አዎ እነግርልሻለሁ።
እሺ እሺ